ሰላም ጤና ይስጥልን። በስፕሬት ቤቲ ነው ፀሐይ የምለው።
ሰላም ነሽ?
ሰላም ዘጠና አምስት cashier code ልንገርሽ።
እሺ፣ ንገረኝ።
ዘጠና አምስት እም፣ አስራ አምስት እሺ
አምስት ሰላሳ ሶስት
cashier code ዘጠና አምስት
ዘጠና አምስት አዎ
ዘጠና አምስት ብሎ ነው የሚጀምረው።
አዎ እሺ እሺ፣ አንድ ጨዋታ ወድቆብሃል። ሁለት postpone እንዲሆኑ game ኦች አሉ። ሀያ አራት ሰዓት መጠበቅ አለብን።
ኧረ አለፈው እኮ ብዙ ቀኑ ነው። አ- አንድ ነው postponed የሚያሳየኝ አንድ postponed ነው የሚል አንድ ጨዋታ ወድቋል።
ገና እኮ ይሄ በፈረንጆች ማለት ነው አንደኛ ወር እ እ?
በአስራ አራት የሚጫወት ጨዋታ አለው።
እ? ኧረ አይደለም።
በፈረንጆች አንደኛ ወር በአስራ አራት የሚጫወት ጨዋታ አለው የመጨረሻው። እሺ
ኧረ አይደለም።
አይተኸዋል?
እ?
አይተኸዋል?
አቤት አይተኸዋል ወይ?
አዎ ሀያ ስድስት አስራ አንድ ሀያ ሶስት ነው የሚል
እኮ እሱ ሁሉም አንድ ማለት ነው አይነት ቀኖች ነው።
ገብተህ ስታየው በአስራ አራት በአንደኛ ወር ሁለት ሺ አስራ አራት የሚጫወቱት ጨዋታ ነው
የትኛው የት- የት ሀገር ላይ ነው? ዩክሬን ነው ወይስ የመጨረሻው። ሞንቴፔሌር ነው ምናምን የሚለው
ሞንትክሌር የሚለው ነው? ሀ- ሀያ ስድስት አስራ አንድ አው ሀያ ሶስት ይልል ነው።
ግን ውስጥ ገብተህ እያው SofaScore ላይ ማለት ነው በአንድ ነው እ።
የሚጫወቱት። እሺ እያው አረ።
ግባና አው ይሄንን እሺ ሶኬ የቀን ስህተት ሊኖር ይችላል። ስለዚህ እነሱ እህ።
ስለሚሆን ያው ግባ ነው።
አዎ እሺ እሺ እሺ።
እሺ እሺ